Okay. hello ሰኒክም ነው ሞቱ
hello፣ አቤት ከዳግማዊ ምኒልክ ነው የምንደውለው።
እሺ የጭንቅላት CT scan ፈልገን ነበር።
እሺ አለ እ፣ ስን- ስንት ነው ዋጋው?
CT scan ነው ያሉት አዎ
ቆይ አለ እሺ ሌላ እሺ ሁለት ሺህ ሰባት መቶ ብር ነው
ሁለት ሺህ ሰባት መቶ ብር ሁለት ሺህ ሰባት መቶ እ? ኦክሲጂን ያስፈልጋቸዋል።
okay አምቡላንስ እንዲመጣ ነው
አምቡላንስ እ?
አምቡላንስ እንዲመጣላችሁ ነው
አዎ፣ አምቡላንስ ላኩልን። አዎ
እሺ ስልክ በዚህ ስልክ ይደረግ አዎ።
እሺ ከየት ነበር ያሉት እስኪ አናግሩን።
hello አቤት ዋሽንግተን ነው አይደል?
አዎ አዎ እንትን ኦክሲጅን እንትን ischemic stroke ምናምን rule out hemorrhagic ነው። loss of consciousness three days አላቸው።
okay እና- እና ለሚደውልላችሁ ሰው ነው የምትነግሩት እ?
ሌላ ስልክ ይደውልላችኋል እሱ ለእነሱ ነው የምትነግሩት
okay okay እሺ ይምጡ። ተስማምታሽ ተስ- እ ሁለት ሺህ ሁለት ሺህ ሰባት መቶ ነው ያልሻት?
without contrast ከሆነ ሁለት አዎ፣ ሺህ ሰባት መቶ አዎ without ነው።
አዎ ሁለት ሺህ ሰባት መቶ ነው በቃ ይምጡና ይደውሉ።
እሺ ከየት ነው ያሉኝ እዚህ ዳግማዊ ምኒልክ ሆስፒታል።
በቃ ሌላ ስልክ አሁን ይደውላል ይጠብቁ እሺ
ያኛው ይቅራል አይደውሉም አይደል